hello አቤት።
ሰላም ከችፕችፕ ነበር የምደውለው።
እሺ አቤት። ሰላም እግዚአብሔር ይመስገን። ይቅርታ በአስራ አራት order ነበረ
አ- አዎ የ- ፓስታና strawberry jam።
አ- አ
እሺ ደርሶታል።
ያኑ ደርሰኝ አስኮልስ እኮ አልደረሰንም።
ፓስታና strawberry jam ኡ አልደረሱትም፣ አ አ አልመጣም።
ፓስታው ደርሶናል።
ፓስታው ደርሷል።
አ ስለዚህ ስቶሪ የ strawbe- አልደረሰም። አ strawberry እስካሁን ድረስ አልደረሰም።
OK በቃ እሱን refund ነው የምናደርግሎት ዛሬ አ product ኡ ስለሌለ እሺ እ፣ ዛሬ refund እናደርጋለን።
እሺ እሺ። በቴሌብር ነው ወይስ በዚህ ፊት ውስጥ?
አዎ በቴሌብር በቴሌብር እሺ።
በ wallet ከፈሉት እንዴ?
አ በ wallet ነው የከፈልኩት።
wallet ከሆነ ያ wallet ላይ ነው የሚመለስልዎት።
እሺ እሺ። wallet ወርኪ ነው።
በቃ እሺ ዛሬ እንመልሳለን። እሺ መልካም ቀን።
አሜን። እሺ።